ሄሎ ጤና ይስጥልን ቤተሰቦች ሄሎ ጤና ይስጥልን ቤተሰቦች
ቴሌ ጋር ደውል ተብዬ ነበር አሁንና ያልገባ ብር አለ እሺ ሌሎችም ደግሞ እኛ ጋር አልደረሰም ነው የሚሉት።
ቴሌ withdraw አድርጌ ቴሌ ብሎ አዎ withdraw አድርጌ ነበር ማን ያለ ለቴሌ ብር ደውል
ከእናንተ ወገን ነው ያሉት። እንደዛ ለቴሌ ብር ነው ለሳንቲም ሳንቲም ወይስ ቻፓ ሳንቲሙም ደውያለሁ። ሳንቲም ደግሞ system ነው የኛ አ ሳንቲም ከሆነ እንትን ነው እ፣ የብዙ ሰው ነው እና ሳንቲም ከሆነ የሆነብህ አ፣ አሳውቀናቸው ነገ ጠዋት ይስተካከላል ብለዋል። እስከ ነገ ጠዋት ጠብቀን እሺ።
Okay። ስለዚህ ይደርሳል ማለት ነው።
አ፣ ነገ ጠዋት ይኸውና እዚህ ጋር- ከገባልህ ደውልልን እሺ።
አዎ፣ አዎ።
እንትን እኮ ነው ልጅ አንዱ እ፣